ሰላም ጤና ይስጥልኝ ችግ
ደውላችሁልኝ
ተደውሎልዎት ነበር? ደውሎልዎት ነበረ?
አዎ አሚር ነኝ አዎ
አሚር አዎ ደውለንልህ ነበረ። ውስጥ ገብታችሁ ነበር? አንተ ተስፋና ማ
እ ምን group
customer አለና ጥቅል ጎመን አዞ ገብታችሁበታል።
እኔ የማን group ውስጥ?
አዎ ማን የሚል group ውስጥ
ሚሊዮን ሚሊዮን የሚባል
አዎ አይ ኧረ join አላደረኩም እኔ ጥቅል ጎመን አዞ እ እ እኔ join አላደረኩም የሚል ይሆናል
ሚሊዮን ላይ አለህ አሚር?
እኔ እንጃ እኔ አላስታውስም አዎ እስኪ እሺ okay እስኪ ወይ እንትን እንሄዳለን።
ይበለው ይውሰድ። እሺ check አድርገውና ወይም እንዲወስደው ላድርግ መውሰድ ከፈለገ።
እሺ
እሺ እሺ